Hello?
Hello፣
ጤና ይስጥልኝ ቤተሰብ።
አሁን deposit አድርጌ ብር አልገባልኝም ታውቂያለሽ?
እሺ ቤት ቤት ቁጥር ንገረኝ ልሂድ። በዚሁ ነው የምትጠቀመው?
አይደለም አስራ ሶስት ሰላሳ አንድ ዜሮ ዘጠኝ አስራ ሶስት ሰላሳ ሰላሳ አንድ እም፣ ሰባ ሶስት ዘጠና ስድስት ሰላሳ ሶስት ዘጠና ስድስት ሰባ ሶስት ሰባ ሶስት ዘጠና ስድስት እሺ፣ ስንት ብር ነው ያደረገው?
ሰባ
እሺ ትንሽ ጥቅኝ ያየውልን ሄሎ
ወ-
አስገብቼ ይላለሁ ቼክ አድርገው።
እሺ።
እሺ